ፍቅር ደርሶብኛል ግን ዛሬ አዲስ ነው ይጫወትብኛል መዳኔን እንጃፈርቻለሁ ሳልተኛ በውያለሁ ፍቅሽ ቁጭ ብዬ ያቃዠኛል ኧረ ምን ይሻለኛል አያያያያያያይ አያያያያያያያይ አያያያያያይ ውስጣዊው ስሜቴ ቢጨነቅላት አንጀቴን ባውጥቶ አልቅስላት። ጤንነቴን ነስቶ ስራ እንኳን እንዳልሰራ ስንኩል አድርጋኛል ፍቅሯ እንደ ደንቃራ ከአንድም ሁለት ሶስቴ ፍቅር ደርሶብኛል ግን ዛሬ አዲስ ነው ይጫወትብኛል መዳኔንም እንጃ ፈርቻለሁ ሳልተኛ በውኔ ያለሁ ፍቅርሽ ቁጭ ብዬ ያቃዠኛል ኧረ ምን ይሻለኛል አያያያያያይ አያያያያያያይ አያያያይ አብሬያት እያለሁ እንዲህ መባከኔ ለጤና ያደርግልኝ አልገባኝም እኔ። ፍቅርሽ በኃይል ግላው እንደ እሳት ጠብሶኛል። እባክሽ ንገሪኝ ምንድን ይሻለኛል? ከአንድም ሁለት ሶስቴ ፍቅር ደርሶ